ጤና ይስጥልኝ የጠብታ አምቡላንስ ጤና ይስጥልኝ ጤና ይስጥልኝ እኔ ነው አብሮ ይስጥልን እ፣ ለታማሚ አልጋና እንትን መከራየት ፈልገን ነበር ኦክሲጅን።
ያው እኛ ጋር እናከራይም
ከዚህ በፊት ግን ተከራይተን እናውቃለን።
ያው እኛ የለንም አሁን አናከራይም እሺ፣ ሌላ የምጠቁሚኝ ቦታ አለሽ?
እም፣ አሁን ላይ ብዙዎቹ ስላቆሙ ከኛ ጋር አብረው የሰሩት የነበሩትም አላውቅም አሁን ላይ
ኦ፣ እሺ፣ ምንም ቁጥር የለሽ?
አዎ ስምንት አንድ ሁለት ሶስት አፋላጊ ናቸው
ምን ስምንት አንድ ሁለት ሶስት
እኮ አፋላጊ ላይ የእናንተን ቁጥር ሰጠችኝ።
እም፣ ይሄ እንግዲህ ጠብታ ይላል።
አምቡላንስ አይደል?
አዎ አዎ
ኦ፣ እሺ፣ እኔ ማለት እሺ